አርባ ስድስት ዘጠና ሰባት
አርባ ስድስት ዘጠና ሰባት
አርባ ስድስት ዘጠና ሰባት አርባ ስድስት ሰባ ዘጠኝ አርባ ስድስት ሰባ ዘጠኝ አርባ ስድስት ሰባ ዘጠኝ አራት ዞሬን ሰባ ዘጠኝ አርባ ስድስት ሰባ ዘጠኝ ምንድን ነው ወደኋላ ተመልሶብኛል ያልከው?
order አልደረሰልኝም።
የት ምግብ ቤት ነው?
ሲያር እሺ አስተላልፍላለሁ።
እሺ